ጀርባው ቢ- ቢሞር አፓርትመንት ነው ያለ
የታወቀ ህንጻ አይደለም። ስም የለውም ህንጻው
ከሱ ጎን ያለው እሱ ጎን ነው።
ሄሎ ሄሎ ሰላም ጤና ይስጥልን አቤት አቤት ደውለሽልኝ ነበር ቅድም ዋይዜት መልሼ ደወልኩ አ እ፣ ትንግርት የምትባል ሴት ዛላሽ ቅባት እርሶ group ላይ ነበረች እና እንዴት አረጉ ብሩን
አሁን ራሷ ደውላልኝ የእናንተን ስልክ ሰጥቻታለሁ ልጁ ስልክ ነው ሀምሳ ሁለት ሰላሳ ሁለት ሰላሳ አንድ ነው ምናምን ስልክ አላችሁ አይደለም እሺ በእሱ በቴሌብር ብር ልኬለት screenshot አድርጌ ልኬለታለሁ እ፣ ግን ቴሌ- በእናንተ ስህተት እኔ ነኝ መጨቅጨቅ ያለብኝ እንዴት ነው ነገሩ no ብር በእኛ ላኪ ያለ የላኩለት በቃ ይሄ እኮ የእናንተ ስህተት ነው
እኮ screenshot ኡን ቴሌግራም ላይ ልከውልናል ስክሪንሻቱ ልኬለታለሁ በደወለበት ስልክ ልኬለታለሁ በቀደም ነው አርባ- ማክሰኞ ዕለት ስልክ አርባ እንደዚህ አራት ቤቱ ነው የሚሰራው ግን በሱ ነው የላኩት
አዎ ላኪ ባለኝ በሰጠኝ እንትን merchant ላይ ገብተሽ ቴሌብር ምናምን ብሎኝ ልኬያለሁ።
ብሩን ነው እንጂ የላኩት እኮ ታዲያ screenshot ኡን አላኩልንም አይደለ ብሩን ልኬ screenshot ኡን በዚህ ስልክ ጻፍ እ፣ ላኪ okay ብዬ ቴሌግራም ላይ text አደርግልሻለሁ አለኝ። እሱን ላኩለት።
ቴሌግራም ላይ ልከዋል በዚህ ቁጥሮት
አዎ እያየሁት ነበር አሁን ግን በቃ ቴሌግራም ላይ- check አድርጉ። እኔ እሷ አሁን ደውላልኝ ስልካችሁን ሰጠዋል። ዘጠና ስድስት ብር ልኬያለሁ በቴሌብር።
ይቅርታ፣ እሺ ቴሌግራም ላይ ሰላም እያልኩት ነበር አንዴ ይልኩልኛል screenshot ኡን እኔ በየሱስ ምን አይነቱ